you got in the car?
What are you going You know? ከአሰር ኮድ አሁን ጠይቀሽ ነበር።
ከሰር ኮድ አዎ አመል ሶስት ቀን ቆይቶብን ነው የተበላ ብር ማለት ነው።
እሺ ቼክ ላድርግልህ አንዴ ንገረኝ ቁጥሩን።
ዘጠና ዘጠኝ እሺ
ስልሳ ዘጠኝ ሰላሳ ዘጠኝ እሺ አራት
የመቼ ነው ትኬቱ?
ከትላንት ወዲያ ሐሙስ ዕለት
አልገቡልኝም ብላ ነው አልገባልኝም ምናምን ይኸው ከትላንት ጀምሮ እየተባ ነው የምትለው። በጣም ነው የምትመጻደቅብን። እዚህ ጋር እኛ በቀን ውስጥ አንድ ሺህ ብር ሁለት ሺህ ብር የምንቆርጥ ሰዎች ነን።
የት shop ነው?
እዚህ ጭሮ ጋራጅ ማለት ነው።
የት ሀገር ማለት ነው? ይቅርታ።
አሰበ ተፈሪ ጭሮ okay ታሪክ ጥሩ። እሺ ቆይ አንዴ፣ ለማንኛውም check ላድርገው። እሺ አትዝጉት።
እሺ ሲስተሙ እንደጨመረላት እና እንዳልጨመረላት check እናድርገው።
እሺ ኧረ ገና እዚህ ያለ መቁረጥ ነው እንጂ ቤቲካ መግባት ነው። ያቺ ማናጀሯ ነች። ስ- ሲጀመር ስለ managing ምንም አልታውቅም።
ሄሎ ሄሎ ይሰማል?
አዎ ይሰማሃል አይደለ? አንዴ መልሼ ልደውልልህ check አድርጌ ከሚቆጥርብኝ።
እሺ ደውዪልኝ በቃ እሺ አሳውቅሃለሁ። እሺ እሺ